ሄሎ ሄሎ ሰላም ጤና ይስጥልን መሌ
አቤት ከዊ ፕላስ ነበር የምደውለው የእኛን application እ?
አውርደው ነበር ዊ ፕላስ
ዊፍላሽ እህ፣
okay አውርጄ ነበር ለአሽከርካሪነት ነው ለተጠቃሚነት
አይ እንደ አጋጣሚ አውርጄ እኔ ላይ ሊሰራልኝ አልቻለም app አዎ እርስዎ አሽከርካሪነቱ ላይ ስለተመዘገቡ ነው ግልጽ የሆነ ነገር ማግኘት ያልቻሉትና ዊ okay።
Plus solution user የሚል አለ ለ user ኦች ለተጠቃሚዎች የሚሆን ከአርባ አ- በላይ የምንሰጣቸው አገልግሎቶች ከሶስት መቶ ሀምሳ በላይ game ኦች እንዲሁም አሸናፊ የሚያደርገው referral code ያለበት ማለት ነው።
አዎ እሱን አውርደው register አድርገው ከ Play Store ላይ መጠቀም ይችላሉ። ምን ምን አገልግሎቶች እንደምንሰጥ የታክሲ አገልግሎቶቻችንም ማግኘት ይችላሉ ማለት ነው።
እሺ እሺ፣ አመሰግናለሁ። መልካም የስራ ቀን።
እሺ እኔም አመሰግናለሁ እሺ